ሌላ ሌላ ወዬ አቤት ቅዳሜ ዕለት ወር የከፈልሽው አይደል ቃልዬን ጠየቅኩሽ እኮ አላለቀም ቅዳሜ ይኸውልሽ ቅዳሜ አንቺ ከፈልሽ እነሱ ደግሞ የሚመጡት ወይ ዛሬ እየጠበቅናቸው ዛሬ ካልመጡ ነገ ነው የሚመጡት ነገ ደግሞ ከተዘጋ ወይ ሀሙስ ነው የምትወስጂው ነው እሺ ተምሪ እና ስለዚህ ነገ ቅዳሜ ደግሞ ግማሽ ቀን ነው እሑድ እሑድ ነው አይመጡም ሲጀምር እሺ ስለዚህ አላለቀም ብላሻለች እሺ እሺ እሺ